የተገኘ መረጃ ልስጠው። ጤና ይስጥልኝ ደንበኛችን መስመር ላይ ነው።
የለው
ጤና ይስጥልኝ የለቪዛ
information ለማወቅ ፈልጌ ነበር።
እሺ ምን አይነት information ልስጦት? የብዙ መረጃ ማለት ስለዚህ ስለ application ኑ ፌስቡክ ላይ አይቼ ነበር እና አገልግሎታችሁን ማወቅ ፈልጌ ነው።
እሺ ምን- እኛ የምንሰጠው አገልግሎት የጉዞ መረጃዎችን እንሰጣለን። እንዲሁም ደግሞ apply